ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
አቶ እንዳልካቸው ጉቤ
አቤት ከዊፕላስ solution የ transportation ድርጅት ነው የደወልኩት።
ምን ዊፕላስ solution የ transportation ድርጅት
ኧረ አላውቀውም።
እ፣ አዎ አዲስ ነው እ፣ እናም የ- ያው የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል።
ይኸውልሽ እሺ አሁን ስራ ልገብ እንትን ገብኛል። ይህ ስራ እንዳታስመልጭኝ።
እሺ፣ ስለዚህ ችግር የለውም፣ መልሼ ሲመች እደውላለሁ።
እንደደዋወል ነው የሚሻለው።
እሺ እሺ አባ ስራ እሺ እንዳያመልጠኝ። እሺ እሺ፣ ችግር የለውም። መልካም ቀን።
እሺ